Hello ሰላም እንዴት ነሽ?
እግዚአብሔር ይመስገን። እንዴት ነሽ?
ጠፋብኝ እባክሽ ቦታው። ሚካኤል ጋር ነኝ። አስረጅኝ እባክሽ።
ከሶስት ህንጻ ድልድዩ ጋር ድልድዩ ጋር እስኪ ቆይ ንገሪው ለወንድሜ እንካስመ
ድልድዩ ጋር ነው ያለሁት። Hello hello፣ አቤት አቤት።
አሁን ድልድዩ ጋር ነው ያለሁት ድልድዩ ጋር Economic Association ህንጻ እንሄዳለን።
እኮ አሁን ከሚካኤል በሩ አለ አይደለ? ዋናው በሩ ዋናው አስፋልት
አዎ፣ እሱን አልፈው ወደ መገናኛ ፍሳሌ ወደ መገናኛ ፍስል አዎ
ትንሽ አለፍ እንዳሉ ብዙ ብዙሽ አይርቁም። Economic Association ህንጻ እንሄዳለን። ድልድዩ አለ።
ማለት ነው።
ታፔላ አለው፣ ጽሑፍ አለው።
ከላይ ህንጻው ላይ ጽሑፍ አለ ወይ ሰው ይጠይቁ እዛው አካባቢ